ሄሎ
ሄሎ ሰላም ነው?
ሰላም።
ከ music ሆስፒታል ነበረ እንደውለው።
እሺ፣ አዎ፣ አሁን ደውለው ነበረ።
Okay አዎ። አይ ለሱ ሳይሆን እንትን አንድ patient ነበረኝ street ላይ የሚኖር patient ነበረ እና
እሺ፣ traumatic brain injury ነበረው እና CT እንድታስነሱልን ፈልገን ነበር። free ምናምን ይኖራችኋል እንዴ?
ምን ይኖራችኋል?
free እንደዚህ አይነት patient ትተባበራላችሁ እንዴ?
ተባበራለሁ።
street ላይ የነበረ patient ነው።
እ? እ?
street ላይ የሚኖር የነበረ patient ነው እና free
ይቅርታ፣ ግልጽ እየሆነልኝ አይደለም። ድምፆትን እ?
እየተሰማኝ አይደለም። ድምፆት እየተሰማኝ አይደለም። ይቅርታ።
እሺ፣
Hello።
እንትን ይኸውልሽ፣ ወይ ይሰማል አሁን?
አዎ፣ አሁን ይሰማል።
አንድ patient ነበረን traumatic brain injury ያለው patient እና street ላይ የነበረ patient ነው እሺ፣
እና ትተባበራላችሁ እንዴ? free እሱን ልጠይቅሽ ብዬ ነው።
እ፣ እስኪ ስልክዎትን ልውሰድና ለሚመለከታቸው ላስተላል።
እ? ስልክን ስልክ ልውሰድና ለሚመለከታቸው ላስተላል ብሎት።
እሺ፣ በቃ እንትን በይልኝ። እሺ፣ ተባበሪ። ይቅርታ።
እሺ እሺ